ጤና ይስጥልኝ። ወይ
የስምንት ሰባ ሰባት ሳይን የተደረገ እንትን ገብ ነበር እና አትስራው እያለ ነው ልጁ አስወጭልኝ ማናት ትስራ ያለ
እኔ የሆነ ልጅ ነው ደውሎ ነው በቃ የተደወለልኝ። አሁን ማን ከቢሮ ነው? ከ- ከቢሮ እኔ ካሉ መሰለኝ እኔ ስልኩ ቁጥ እስኪ እስኪ ልንገርሽ ማን ነው ስመ?
ስሜ ጌታሁን ጌታሁን ነው። ጌታሁን እ?
አዎ ተብያለሁ። ለምንድን ነው ስራ ያለች ምክንያት?
እኔ አሳይን የተደረገ ነው አለኝ።
እ? ካንስል ይደረጋል።
አ- አሳይን አሳይን የተደረገ ነው የድራይቨር ነው አለኝ።
ኦኬ እሺ፣ ድረ ነበሩ ንገረኝ። እሺ ዜሮ ስምንት ሰባ
ዜሮ ስምንት
ሰባ ሰባት ተሾመ የሚባል እ፣ አለ ሳይን ተብሎ ተጥፎታል።
አዎ ተሾማ ድራይቨር ይላል አሳይን የተደረገ እያየውልክ ነው አስወጣለሁ።
እሺ አስወጭልኝ